Naka
Hello.
ሄሎ ቴሌብር ታያዊና ህልካሽ ሄሎ ቴሌብር እንዲህ አለኝ። ሄሎ ምንድን ነው ዊዝድሮው ነው?
አዎ ቴሌብር ገቢ ማድረግ አ- እምቢ አለ። ስፖርት እንትን አዎ ኔትወርክ ተካከለት ስለሆነ ነው። HelloCash account የለዎትም?
HelloCash account የለም።
እሺ አንበሳ ባንክ በቅርብ ካገኙ አንበሳ ባንክ HelloCash account ከፍተው መጠቀም ይችላሉ። ቴሌብር እስኪገባ ድረስ
እንዴ እስከዛ ሳይሰራም አይከፈትም አይለቀቅም።
ይለቀቃል፣ ግን እንዳይቆዩቦት ነው። መቼ እንደሚለቀቅ እርግጠኛ አይደለንም።
እንዴ እናመሰግናለን።
እሺ